వెళ్ళు వెళ్ళు ወይ አለ
መኪና ነው ወይስ የጃሩ ነው የፈለግህ? የትኛውን አካውንት የመኪና መኪና መኪና እኮ ታዲያ ይሄ አቡቻ የሚለው ከታች ቴድሮስ ምናምን የላከው ለምንድን ነው? ካሸነፈ
አ ጁፒተር የሚለውና ጁፒተር የሚለውና ቡቺ ስሪ ጂአር ላይ የተሰራ ሲስተም ላይ እሱ ላይ ነው የሚጫ- የሚጫነው እኮ ነው።
እንደ አንድ shop ነው ግን የሚቆጠረው። እንደ- አ ችግር የለውም አድርግ አድርግ ችግር የለውም በቃ ስለዚህ እሺ፣ አሁን ፋይሉን አውጥተህ ነው እንዴ? ቅድም የላኩትን ፋይል አ- አለ ሌላ ሰው ጋር ስላለ ተቀብያለሁ ከሌላ ቤት ቤት cashier ኡን እንትን አትይው cashier ኡ አይ የ cashier ኡም ላኪው ጨርሰሻል No የ cashier ኡ ብቻ ነው የሚፈልገው። game ኡ መጫን እኮ አለበት።
ተጨ- ተጭኗል እዛ ላይ እንትን ብዬዋለሁ drive አድርጌዋለሁ
በቃ ስለዚህ ዛሬ ብቻ አላከለክም።
አ ላኪ ወራ እንዳልበሱ ልጠብቅ